ጤና ይስጥልኝ አይባ።
ሰላም ነው፣ እንዴት ናቸው?
እግዚአብሔር ይመስገን አባት።
D4D አይቼ ነበረ።
D4D ነው ምን? ሁለት D4D van van ሁለት ሺ ሁለት
ሁለት ሲልቨር ሺህ ከለር ሲልቨር ከለር ምን color አሉ?
silver silver silver ኡ van የለንም። አሁን ያለን በሰማያዊ
ነው ሰማያዊ ነው። አይ ቲክቶክ ላይ አይቼው አዎ፣ እሱኛው የለንም። ዲ- D4D van ያለን በሁለት ሁለት ሺህ ሁለት ሆኖ እም፣ ሰማያዊ ሰማያዊ color ነው። ሁለት ሺ ሁለት ነው።
አ
ችግር የለውም እሱ እና ዋጋ አወጣችለት አ ሶስት ነጥብ አንድ ሶስት ነጥብ በባንክ ይቻላል።
አ በባንክ ይወጣለታል።
ስንት ይወጣለታል ባንክ?
ባንክ ይወጣለታል። አ- እስከ አንድ ይወጣለታል። አንድ ምን
እሁድ ቀን አትኖሩማ?
እሑድ አንሰራም።
ሰኞ ነው።
አ ሰኞ እሺ እሺ
ደግሞ